አዎ
hello አቤት hello አቤት አለ ሰላም
ሁዳ vehicle manufacture ነበር የምደውልልህ።
እሺ
እንትን ፈትነክ ነበራ በኩል operatorነት አዎ አዎ interview ም ወስደሃል አዎ
እና አሁን ተከታታይ interview ነገ ጠዋት ሁለት ሰዓት ላይ እንድመጣ ነበር።
እ እ ሄሎ